ሄሎ ሄሎ
ሄሎ ጤና ይስጥልኝ።
ሰላም ጤና ይስጥልን ቤት ቤት እ- እንትን ነበረ እ፣ ዮ- እንትን ምንድን ነበረ ስሙ ይሄ ቁጥሩ ቤቲንግ
ምንድን ነው?
ይሄ ኬኖ ነው?
ቨርቹዋል እ? ኬው ኬሞ ኬኖ?
ነው? አዎ እሺ።
ኬሞ እ፣ እሱን እየተጫወትኩ ማለት ነው።
እሺ አይደግምልኝም እዛው ላይ ማለት አሁን ለምሳሌ አንድ በልቼ የሚሆን ተበልቼ እ፣ ጨዋታው ይቀጥላል አይደል? next ኡን እሺ።
ስጫወተው አይደግምልኝም። ምንድን ማስተካከል ያለብኝ ነገር አለ setting ላይ ወይ የሆነ
ምኑን ነው የማይደግምልክ?
አሁን ሌላ ለመጫወት እንደገና እ።
back ብዬ ወጥቼ ካልሆነ እዛው ላይ አያጫውተኝም። more ምናምን ነገር ይለኝ።
okay እኮ እንደ አዲስ እየገባክ ነው?
አዎ ወይ እንደ አዲስ refresh እያደረክ አዎ እንደ አዲስ እየገባው ነው የሚጫወት ማለት በዛው ላይ በፊት እንዴት መቀጠል።
ነበረ? ምን ከበፊቱ ተለይቶብህ ነው?
አዎ አይ አይ ዛሬ ነው እኔ የጀመርኩት አጋጣሚ
okay እና ዛሬ ሲጫወት እ፣ አንድ አይ ያጫወት- የምታስተካክለው ነገር የለም እንደዛው ነው።
እንደዛው ነው አይደል?
አዎ።
እየወጣሁ ነው የሚጫወተው እንደገና።
አዎ
አይ በዛው እንደዚህ።
በዛው የሚያስቀጥል አንዴ ከተከፈተ በዛው የሚያስቀጥል ይመስል።
አዎ አይ
okay እሺ thank እሺ እናመሰግናለን። መልካም ቀን።
ዩ። አሜን።